ሄሎ ሄሎ ከቤት ቤት ነው የምደውለው። ወደ okay።
ቤት ቤት account ተመላሽ ሆኗል። እሺ ድጋሚ ወጪ ማድረግ ትችላለህ።
እኮ ወደ ቴሌብር መላክ ይችላል።
አሁን ወደ ቤት ቤት በስልኬ ነው።
ተመልሷል። ድጋሚ ወደ በስልኬ ነው።
ማዘዝ ትችላለህ።
okay ድጋሚ ልዘዘው። በስልኬ ነው የምጫወተው። በስልክ አዎ ነው ማ በስልክ አይደል የሚታዘዘው ወደ ቴሌ ብር አዎ አዎ ትችላለህ። እንደዛ ድጋሚ። እሺ ማድረግ ትችላለህ።
እሺማ thank you መልካም ምሽት።
እሺ